ታለ ጤና ይስጥልኝ። አመሰግናለሁ። ምን ልትወስድ?
ጤና ይስጥልኝ። ከአሪፍ ነበር የምደውለው ደንበኛችን
እሺ
ደንበኛችን POS ማሽናችን ላይ transaction እያየን አይደለም እና ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር።
ምን POS ነው?
የ ArifPay
ArifPay።
አዎ
እሺ ቆይ አንዴ set ላድርግልሽ።
እሺ ደንበኛችን
ArifPay ላይ POS ማሽናችን ላይ እያሳየን አይደለም transaction አደረግን ArifPay ላይ POS ማሽናችሁ transaction መደረጉን እያሳየን አይደለም። ችግር አለ ወይ? እ? እ ምን ልበላት? ችግር አለ?
አሁን አብዛኛው ሰው transfer ነው።
Hello
ይሰማኛል።
Hello?
ምናል
እሺ፣ ብዙ ይሰማኛል።
ሰው transfer ነው እያደረገ ያለው ለዛ ነው። እና በብዛት ደግሞ በንግድ ባንክ እየተጠቀሙ ስለሆነ ነው።
እሺ ደንበኛችን የእርሶን ስም ልያዝ ስም ማን ልበል
እሺ፣ ኦፕሬተር አበባ
ምን አለኝ? ይቅርታ ኦፕሬተር አበባ እሺ ደንበኛችን ምናልባት ያጋጠመ ችግር ካለ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ እናመሰግናለን። መልካም ቀን።